semmantifici să vă acomodă
እንትንል እየዛኝ ነው እና ሽክችቦ
ምን አሉ?
በሶስት ሰው ይቻላል እንደ በሶስት ሰው ነው ያስቀመጠ እኮ ድሮ አምስት ሰው አልነበረ በሶስት ይቻላል። አዎ ይቻላል።
ሶስት ሶስት ሆኗል። አዎ ኦርደር አድርጎ በሶስት
በቃ እሺ። በዛ ደግሞ ደሊቨሪ ተቆርጦብኛል። በቃ እንድትልኝ እሺ። የተዘ የምን ብር የምን ብር ነው?
ሽንኩርት
okay በላይ ያሉኝ ኖት አዎ ችግር የለም። 24 ሰዓት ሲሞላ fail ያደርግ እንመልሳለን ብሩን።
እሺ በቃ አሁን ሌላ ሽንኩርትና ድንች ላይ እየላክን ነው እና በቃ ችግር የለም። እሺ።
አዎ order አድርጎ ሶስት ሶስት ስለሆነ ሶስት ይቻላል።
complete ሲያገኝ ጣሉ ይደርሳል።
እሺ፣ እሺ